hello ጤና ይስጥልኝ።
አብሮ ይስጥልን።
ክሊንት ስቶን ነው የደወሉት። ምን ልርዳዎት?
ይሄ share ኡ እውን ነው የከ- በሚዲያ ያየ ነው።
okay share። አዎ ልክ ነው። share መግዛት ፈልገው ነው።
ክልል አካባቢ እንዴት ነው የምናገኘው ታዲያ? ከከተማ ውጭ ያለ ነው።
እ፣ አሁን ስልኮትንና ስሞትን ይዛለሁ።
እ፣ ሽያጭ እ፣ ሐምሌ አንድ እንጀምራለን። እየተስተካከሉ ስላሉ ሁሉም ነገር ከዛ እንደውልሎታለን በምን ሁኔታ ማ- መከናወን እንዳለበት ማለት ነው።
alright እሺ። እሺ።
ስሞትም አልበል።
አዲሱ
እሺ አቶ አዲሱ ይሄ አስራ ሶስት ቤቱ አይደለ ስልኮት?
አዎ ይሄው ነው።
እሺ ማስታወቂያችንን ከምን ሰምተው ነው?
ከሚዲያ ምንድን ነው EBS or ምን ላይ ነው ያየሁኝ? ማታ ጋምቤላ ነኝ። ጋምቤላ ኦኬ።
ነው።
ቲቪን ያዩት?
አዎ በቴሌቪዥን ላይ ነው ያየሁት።
okay። ስለዚህ እንደውሎታለን ከአንድ ከሁለት ሳምንት በኋላ።
እሺ።
እሺ እሺ